ሰላሳ አራት አርባ ሰባት
Hello Hello ጤና ይስጥልኝ እ ከ Flintstone ነበር የደወልኩሎት እ
ከ Flintstone Homes
እኔ
Flintstone Homes
አይሰማም። ምን ነው ነው?
Flintstone Flintstone Homes
እሺ
ከዚህ በፊት ስለ share ጉዳይ አውርተን ነበረ እና ሙሉ መረጃ ለማግኘት ወደ ቢሮ እመጣለሁ ብሎን ነበረ
እ
እ እ አይ ተውኩት እኮ
ኦኬ ሀሳብ ቀይረው ነው
አዎ እሺ እሺ መርሳም